ከኢትዮጵያ ሄደን እባክዎትን ብንረዳ
ትናንት ደውዬ ነበር ኦክስጅን አጥቼ ነው እና ሀያ ስምንት ሰማንያ ስድስት አስመዝግቤ ነበር
ሀያ ስምንት ሰማንያ ስድስት
እሺ ሌሎች ትናንትና ነው ያስመዘገቡት አዎ። በጣም ተቸግረን ነው ሁለት ሳምንት ሶስት ሳምንት ይሆናል ኦክስጅን አጥተን ስራ አቁመን ነው ያለ
ሰለሞን ግሮሰሪ አዎ አዎ እሺ ደንበኛችን እ፣ ደውለው እንደነበረ ድጋሜ ሪፖርት አደርግልዎታለሁ። እንደ ቅሬታ ግን ብለን መመዝገብ የምንችለው እስከ ሶስት ቀን ካልመጣልዎት ስለሆነ እባክዎትን ይታገሱ።
ሶስት ሰዓት እኮ ሞልቷል
ሶስት ቀን አይደል ነው ሶስት ቀን እንዴ ሶስት ቀን ሳምንት ሁለት ሳምንት አድርገናል አልኩሽ በቃሽ አ፣ እኛ ጋር የተመዘገበው ትናንትና ነው። ድጋሜ